ጤና ይስጥልኝ ድርጅት
hello፣ hello፣
አቤት፣ ጤና ይስጥልኝ።
ሰላም።
ጭብጭብ አዎ፣
address ኣችሁን ትገልጹልን ብንመጣ።
እ፣ አድራሻችን warehouse ኣችን ገርጂ ነው። office ኣችን ደግሞ ወደ ፍላሚንጎ አካባቢ ነው።
ገርጂ ምኑ ጋ?
እ፣ ገርጂ ወደ እ፣ ወደ ውስጥ ነው። ምን እ፣ order ለማድረግ ነው?
አዎ፣ order ለማድረግ okay። አዎ፣ ከ warehouse ሄደው መውሰድ አይችሉም። ያው በ application ነው order ማድረግ የሚችሉት።
ነው እንዴ?
አዎ፣ በ application ቺፕ ቺፕ የሚባል አለ።
እህ፣ ከሱ አውርደው ነው ማዘዝ የሚችሉት እ፣ እና ያሉበት ቦታ ድረስ በነፃ እናመጣለን እኛ።
እ፣ ክፍያው ቅድሚያ ነው?
አዎ፣ በቴሌ ብር ነው ክፍያው፣ ቅድሚያ ነው።
እሺ፣ እሺ።
እሺ፣ እሺ፣ መልካም እሺ፣ እሺ።